ጤና ይስጥልኝ። በማኮ ምን ልርዳው?
ስፖርት እየሰራ ያለው ምንድን ነው ሆኖ
እ ሁሉ ስፖርት ዲፖስት ብያለ ምንድን ነው ችግሩ?
ዲፖዚት አዎ እየሰራ አይደለም። ቴሌብር ላይ ነው የፈለጉት?
አዎ ቴሌብር ላይ ነው የፈለግኩት እሺ ስልክ ቁጥር ሰጡትና ማኑዋሊ እኛ ዲፖዚት እናደርግሎታለን።
እንጂ አይ አይ አይ እንትን አይልም። አይ አዎ።
በቴሌብር ኖርማል የለም አሁን ለጊዜ የለም እስኪስተካከል ድረስ።
ማለት ለጊዜው ስ- ስ- ጠቅላላ የለም። አንድ ቀን ነው ወይስ እንዴት ነው?
አዎ ለእስኪስተካከል ነው